Hello Hello ወይ ይቅርታ ተቋረጠ።
ችግር የለውም። Z በሚል ነው።
አዎ Z በሚል
OK። እሺ ዛሬ አልተደወለለትም ከ driver?
አልተደወለልኝም። እኔም ቢሮ ደውዬ ነበረ ቀን በሌላ ስልክና ይሄኛው እሺ።
ቤት ነበረ ይመጣል ጠብቂ ያሉ ምንም አልተደወለልኝም። እስካሁን ሌላ የመጣ እቃ ነበረኝ እና በሌላ ቁጥር የታዘዘ የለም አሉኝ። ሹፌሩን ስጠይቀው እንኳን አልመጣም OK።
ብሎ ዛሬ ሌላ የተረከቡት እቃ አለ?
አዎ ነበረ ከሌላ ሰው ጋር ያዘዝኩት። አዎ።
ኦኬ። እሺ ስለዚህ ካልወጣ check አድርጌ ነገ ላስልክሎት መረከብ ይችላል?
ይቻላል። አዎ ነገ ከተመቸ እሺ ነገ የት ላስልክሎት?
እ፣ ጀሞ አንድ ቴሌ ጀሞ አንድ ቴሌ።
አዎ።
OK። እሺ check አድርጌ ነገ አስልክሎታለሁ። መልካም ምሽት።
አሜን። እሺ ቻው።
እሺ